ጻፊላት እሱ ላይ አራት ደውልም እሷ
hello hello ናቲ አቤት።
እንዴት ነህ?
እግዚአብሔር ይመስገን።
አለው አልማዝ የምትባል ወደ ጃክሮስ አካባቢ
አልማዝ እሺ፣ ትላንትና ነው ዛሬ ነው የምታወጣላት? ትላንት ያወጣውን ይሆን? እ፣ ትናንት ትናንት እሺ ምን ተመልሶ ነው?
ተመልሶ ትናንት ስልክ ጭራሽ ስልኳ ዝግ ነው። እ፣ ተቀያሪ ስልክ ደግሞ ሁለቱ አይ- አንዱ አይሰራም፣ አንዱ ደግሞ ይሰራል አይነሳም።
ከ group ውስጥ አልደወልክም ነበረ?
ደውያለሁ።
እሺ የእሷ ስልክና አንድ የ group ስልክ አይሰራም። ሁለተኛው group ላይ ያለ ስልክ ግን ይሰራል አይነሳም።
okay። ለዛ ነው የተመለሰው?
አ ለዛ ነው አሳውቅ ያለው ነው ራሱ እንዲያውም ያን ያክል order እዛ በጣም ብዛት እቃ ስለነበራት አዎ ብዙ ነው ወደ አስር ነው።
አ ብዛት እቃ ነው ያን እቃ ይዞ መመለሱ ለኔም በጣም ተስላለኝ። ተደጋጋሚ ጊዜ ነው ደወልኩላት ራሱ ቆየ ነበረኝ okay ቆየ ደርሼ ስመለስ ራሱ ደውል አ፣ ጭራሽ ስልኳ አይሰራልኝም።
በቃ በቃ እሺ፣ እሺ ናቲ እሺ፣ ሰላም።
እሺ እሺ